ጤና ይስጥልን። በኢትዮጵያ በሰማኝ በኩል ምንድን ነው? ጤና ይስጥልን። ይሰማታል?
አዎ ይሰማል።
እሺ ምን ነበር መልክ ሲጂናዊን ነበር ሳምንት በላይ ቆጥሯል ስንል የስልክ አልምና ምን እና
እዚህ ስልክ ደውሎ አስመዝግቦ ነበር።
አዎ፣ በስልክ አልደወልኩም።
እንደምኛ ኦክሲጅን ተቆቦ በዚህ ስልክ ደውሎ ማስመዝገብ ያለት እሺ አዎ ከስንት ምንት ወይ ከስንት በኋላ ይደርስ ሁለት ምንት ልሞላ ነው።
እንደምኛት ድምፆች በጣም ይቆራረጥብኝ ነው። የብጃ የመለያ ቁጥሮት ወይም ደግሞ ቴናሮትን ገሩኝና መዝግብሉት
መልስ እንደ